Mano, acabou, acabou. Mano. እ በእኔ እንዳታነሱ አይደለም ደስ ባለኝ
ሄሎ ጤና ይስጥልኝ hello። አቤት አብሮች ወይ- ወይዘሮ ጽዮን አሁን ላይ ከ Flintstone Homes ነበር ምደውሎት Flintstone okay። እሺ ሰላም ነው?
እንዴት ነው ሰላም ነው
እግዚአብሔር ይመስገን። እንዴት ነህ?
አለን ቅዳሜ ቢሮ ብቅ ላለሁ ብለው እኝ ነበረ እና እሱን ላስታውሶት ነበር የደወልኩት
እሺ ከስንት ሰዓት ነው ያላችሁት?
እስከ አስራ አንድ ሰዓት ክፍት ነው ቢሮአችን
በቃ እንደዛ ከሆነ ከሰዓት ላይ እንምጣ።
ይቻላል
እም፣ የት ነበር ያልከኝ? እንትን location ብትልክልኝ ወይ ይቻላል የየትኛው ገርጂ ልደታ ቦሌ
ቦሌ የት ጋር ነው ያላችሁት?
ከሀያት ሆስፒታል ወደ ላይ የሚያስወጣው መንገድ አለ ከሀያት ሆስፒታል ወደ ላይ okay።
አዎ።
እሺ፣ እሱ ወደ ጋር ዛሀብ- ሀብ ሆቴል ምናምን ዛሀብ ሆቴል ፊት ለፊት ሀብ ሆቴል ፊት ለፊት ዛሀብ
ዛሀብ እኮ ዛሀብ ፊት አ፣ ለፊት ፊት ፊት ለፊት አ።
በቃ እሺ እሺ እመጣለን።
እሺ።
እሺ አባት አመሰግናለሁ። እሺ እሺ